ጉልበት የለኝ ብርታት የለኝ ውድ ኢየሱስ ከሸሸኸኝ፣ እባክህን ጌታዬ ሆይ ካጠገቤ ሁን አትለይ። ጉልበት የለኝ ብርታት የለኝ ውድ ኢየሱስ ከሸሸኸኝ፣ እባክህን ጌታዬ ሆይ ካጠገቤ ሁን አትለይ። አንዴ ወድቋል የኔ ጌታ ላይነሳ ባንተ ላይ አምላክ ያዘኝ ተሸከመኝ እስክገባ ሰማይ። አትለይ አትለይ እጄን ያዘኝ ኃይሌ ኮነ ብርታቴ ልታግዘኝ አትለይኝ አትለይ እኔን እርዳኝ ባሳዝን ብበድል በደም ውስጥ ተመልከተኝ። ምሕረት አዲስ ነው ማለዳ ማለዳ ኢየሱስ የምትሰጠው ሁሌ ለተጠጋ በቃ ጨርሻለሁ እኔ አልፈልግህም ማንን ስብልሃል ደጋግመ ስትምል አቤት ምሕረት አቤቱ ይቅርታ እጅግ መስጦብኛል ኢየሱሴ ውለታ አቤት ምሕረት አቤቱ ይቅርታ እጅግ መስጦብኛል ኢየሱሴ ውለታ ልዩ ነው ስጦታ አትለይኝ አትለይኝ እጄን ያዘኝ ኃይሌ ኮነ ብርታቴ ልታግዘኝ አትለይኝ አትለይኝ እኔን እርዳኝ ባሳዝን ብበድል በደም ውስጥ ተመልከተኝ የምትታወቅበት ልዑል ቸሩ ጌታ በምሕረትህ ነው ጠዋትና ማታ። አዎ ዛሬም ቀድስ ሕይወቴን ፈውስ የክፋት ሐሳቤ በቃለ አፍርስ ኢየሱስ ፈቅጃለው ወደ ልቤ ግባ ያንተ ያልሆነውን ከውስጤ አስወጣ። ኢየሱስ ፈቅጃለው ወደ ልቤ ግባ ያንተ ያልሆነውን ከውስጤ አስወጣ። ክበር እንደገና አትለይኝ አትለይኝ እጄን ያዘኝ ኃይሌ ኮነ ብርታቴ ምታግዘኝ አትለይኝ አትለይኝ እኔን እርዳኝ ባሳዝን ብበድል በደም ውስጥ ተመልከተኝ በቃ ያንተ ነኝ ፍጹም የሌላ መሆን አልችልም። ክብሬ ጌቴ አንተ ኮነ ለዘላለም ተጠቀመኝ የራስ አርገ ኑርብኝ አሳልፈ ለጠላት አትስተኝ። በቃ ያንተ ነኝ ፍጹም የሌላ መሆን አልችልም። ክብሬ ጌቴ አንተ ኮነ ለዘላለም ተጠቀመኝ የራስ አርገ ኑርብኝ አሳልፈ ለሐሳቤ አትስተኝ